ከደሴ ነበር። ከደሴ ነበር።
ምን አለ?
ከደሴ እ
ምን ልርዳዎት? ምን ልርዳዎት? የአምቡላንስ አገልግሎት ሰጪዎች ነው የደወሉት።
ደሴ መምጣት ትችላላችሁ? አይሰማም።
ከደሴ ወዴት ነው መሄድ የሚፈልጉት?
እ ወዴት ነው መሄድ የሚፈልጉት?
አይ የሚወልድ ሰው አለና ነው።
እ እ
ወላጅ አለና ነው።
አልገባኝም።
አይ የሚወልድ ሰው አለና ነው።
እ አሁን እንደዛ ከሆነ አቅራቢያው የሚገኝ ጤና ጣቢያ ይወሰዷታል። እኛ የምንገኘው አዲስ አበባ ነው። እሺ
አይ አይ ይቅርታ በቃ።
እሺ